ተናድጃለሁ እኔ ሳቅ ትላለህ እንዴ? ሳቄ ዘምጫጫሻለሁ የሆነ ሰው የመ- ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ማን ልበል?
ታ- ከጅብሲፕ ነው የደው- የደወልኩለት ዋቅጂዳ እሺ የቲሸርት order ነበሮት አይደል ዛሬ የሚደርሱት?
እ አል- አልመጣም ታዲያ።
አዎ እንትን ነው warehouse ላይ እ, እጥረት ስለነበር ነው አቅራቢዎቹ እንዳጋጣሚ አላመጡም ነበርና እሺ ለዛ ነው የቆየቡት። በጣም ይቅርታ። ነገ ላስልክሎት ነበር።
ችግር የለም። እሺ በቃ ልደታ ነው ይመጣሉት ጤና ጣቢያ።
አዎ፣ ል- ወረዳ ሁለት ጤና ጣቢያ ልደታ። አዎ በቃ እሺ፣ ነገ አስልክሎታለሁ።
Okay። እሺ እሺ እሺ፣ እሺ፣ መልካም እሺ፣ ቻው።
እሺ፣ ችግር የለም። እሺ